ይስጥልኝ። ሁሉ ስፖርት ባኮምልር ነው።
ጤና ይስጥልን። ክሮም ላይ ለምንድን ነው እንትኖች የማይመጡት? ለመቆመር ኦንላይን ፈልገን ነበር።
አዎ system እየሰራ ስላልሆነ ነው። ምንድን ነው የፈለጉት?
አይ ቴሌብር ሲቢ ምናምን ስለሌለ deposit ነው።
deposit ለማድረግ አ
እሺ ስልክ ሰጦትና በስልኩ እ፣ ቴሌግራም ላይ deposit ያድርጉና እ፣ ቴሌብር ላይ እም።
እኛ እናስገባሎታለን
እሺ ከዛ withdraw ማድረጊያም የለም።
አለ። እሱም በዚሁ አማራጭ ይጠቀማሉ።
ስለዚህ ያለበለዚያ ደግሞ ሄሎ ካሽ account ይጠቀሙ።
ለጊዜው ነው ወይስ ይስተካከላል ነው ወይስ?
አዎ ለጊዜው ነው።
እሺ በቃ
hello ወይ ወይ እየያዙ ነው።
አ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ሁ- እሺ የፍትህ አምላክ ይባላል።
እም፣
ከላኩ በኋላ እ፣ ደረሰኙን screenshot አድርገው ፎቶ አንስተው ቴሌግራም ላይ ይላኩልን። ቴሌግራማችንን ያውቁታል።
ቴሌግራም አላወቅኩም እስካሁን።
ዜሮ ዘጠኝ ሰባ ስምንት ያዙ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት
እሺ thank you እሺ